ሄሎ ሄሎ ሄሎ
ሰላም ጤና ይስጥልን ሳሙኤል አብረን
ከዊ ፕላስ ድርጅት እ ነበር የምደውለው የትራንስፖርት ድርጅት ነበር የምደውለው
ምን?
ዊ ፕላስ
እሺ ምን ነበር?
እ ከዚህ ቀደም በ marketing agent ኦቻችን ተመዝግበው ነበር እና የትራንስፖርት ድርጅታችን ላይ
እም፣ ለየት ስለሚያደርገው ነገር ልነግሮት ነበረ። የዛን ጊዜ አልነገሮትም ነበር።
እሺ ስቆም ልደውልሽ በዚህ ስልክ?
እሺ እሺ እሺ እሺ